እመጣለሁ ያልሽ መቅረቱን ካልተውሽ እኔ ያንቺ አልሆንኩም አንቺም የኔ አልሆንሽ ስጠብቅሽ ውዬ ስጠብቅሽ መሸ ብቅ አላልሽም እንጂ ዛሬም ነግቶ መሸ እንዴት ዘልቃለሆን አንጀቴ ባንቻሮ በኔ ሞት በኔ ሞት አክብሪ ቀጠሮ እንዴት ዘልቃለሆን አንጀቴ ባንቻሮ በኔ ሞት በኔ ሞትን አክብሪ ቀጠሮ